ሄሎ አይደለም ሶሪ ማስተካከል አዎ ነኝ ማልቦ አሽከርካሪ ኖት አይደል?
የምን
እና ሄደና ድረስ ለትራንስፖርቴሽን ድርጅት አ- አሽከርካሪ ነው።
አ- እሺ አዎ።
የምደውለው ከዊፕላስ ሶሉሽን ነው።
ኦኬ እ፣ ድርጅታችን የትራንስፖርቴሽን አገልግሎት ሰጪ ተቋም ነው።
ተመዝግቤያለሁ እናቴ ተመዝግቤያለሁ ዊፕላስ ላይ አ በአፕሊኬሽኑ ነው የተመዘገቡት።
አ
እ፣ እስከ መጨረሻው ስቴፕ ድረስ ሄዶ ወርዷል። እስከ ተኛው ስቴፕ ድረስ አንክ ሰውን ያደርነው የሆነች ልጅ ነበረ የምገፈተችልኝ እንደዛ አድርጓለች እሺ፣ አይ እ፣ ከ- እ፣ ጊዜም ከሌሎት ስልክ